ጤና ይስጥልኝ። ማማስ ኪችን አብረን ስጥልን። ማማስ ኪችን።
እሺ፣ እንጦጦ ያለው branch ነው።
አዎ፣ እሺ፣ ደንበኛችን ከአሪፍ ፔ ነው የምደውልልዎት። ረዲፍ እባላለሁ።
እሺ፣ የእርስዎን ስም ማን ልበል?
እሺ።
ማ- ማን ልበል የእርስዎን ስም?
እም፣ እሺ፣ ስሜ ክብረት እባላለሁ።
እሺ፣ ደንበኛችን የደወልንበት ምክንያት በ POS ኡ እ፣ POS ኡን በተመለከተ ነው።
እም፣
እ፣ ላ- ላለፉት ሁለት ወራት በ POS ኡ ምንም አይነት transaction እያሳየን አይደለም እና ምናልባት ያጋጠሙት
okay፣ ምን አሉ?
መጀመሪያ አሪፍ ፔ የምንጠቀመው okay፣ በአህዱ ባንክ ነው የምንጠቀመው አሪፍ ፔ።
እሺ እም፣ ምናልባት እስኪ አሁን ግን እየተጠቀምንበት ነው። system ኡ ካልጠፋ በስተቀር ኔትወርክ ምናምን ካስቸገረ አንዳንዴ ያስቸግራል ኔትወርክ።
እሺ ደንበኛችን ኔትወርክ ከቦታው አንጻር ነው ወይስ?
አ- ከቦታ አንጻር አዎ። እና እሺ።
ለዛ እምቢ ሲል ምናምን ነው እንጂ እንደውም ደስ የሚል ስለሆነ እንጠቀምበታለን ብዙ ጊዜ።
እሺ ይቅርታ። እሺ እ፣ ምናልባት transaction እያሳየን ስላልሆነ ነው።
እም፣ አሪፍ ፔ ደግሞ ገቢውን የሚያገኘው ከ transaction fee ስለሆነ እም።
ቻርጅም እየሰኩ እ፣ ይጠቀሙት። ምንም አይነት ችግር ካጋጠምዎት ግን ዘጠና ሶስት ዘጠና አምስት ላይ ደውለው ማሳወቅ ይችላሉ።
okay፣ እሺ፣ እሺ፣ እሺ እናመሰግናለን። መልካም ቀን ይሁንሎት።
እሺ።